ሄሎ አይነት ምሳ ሰዓት ስንት ሰዓት ነው የምትወጡት?
ስድስት ተኩል እንወጣለን፣ ሰባት ተኩል እንገባለን።
በእናትሽ አሁን ስድስት ተኩል እሺ፣ አሁን በነ መርካቶ ይደርሳሉ። አ- በመጣ ለመቀበል ነው cash machine እም፣ አይደርስም አሁን ከሀያ አምስት እኮ ነው፣ አምስት ሰዓት ከሀያ አምስት ሆነ።
ይደርሳሉ። አ?
መንገዱ crowded ይሆንባል ብዬ አስባለሁ።
እግዚአብሔር ይመስገን። እና እንደተፈቀደልኝ መቼ እንዳልከፈል ነው ወይ እንደዛ እኔ አልደለውማ መቀበል ሌሎች ናቸው